ሄሎ ሄሎ አቤት ሰላም ሰላም ዳኒ
አቤት አሁን ነግሬያቸው AnyDesk ይላክ ነው ያሉኝ። ላክና እሺ፣ ቴሌ- ቴሌግራም እሺ።
ይጀም- ይጀምሩልሃል። እሺ እሺ እንትን መሆን ይችላል ግን አባዬ ምን እ፣ መኪና እየተወዛገብን ነበር እና መኪና ማድረግ ይቻላል እዛ መኪና ማስጫን ልጠይቅልህና እሱንም በፊት እሺ።
ሬድኬኖ ነበር የፈለከው አሁን ወደ መኪና ነው።
አዎ ሀሳብ አዎ እንቀይር።
ሬድኬኖ Okay።
ነበር አዎ እሺ ልጠይቃትና እንዴ ጠብቀኝ።
እሺ እሺ